ሌላ ሌላ ሌላ ወይ መሰረት ነው የሚል ታዘዘ እ መሲ ሀምሳ ሰማንያ ሶስት ሀምሳ ሰማንያ
ሀምሳ
ሰማንያ ሶስት አዎ ሰማንያ ሶስት ምን ሆነብክ?
ያዘዘችዋ ማንሽ እዚያ እናንተ ጋር ልጅ ነው እ እ
ያዘዘችው ማንሽ
ምንድን ነው የምትለኝ?
ምግቡን ያዘዘች ማነች ይቆያል ስላት እኮ እሺ ብላት አሁን ሶስዳኗን የቀረው ምንድነው
ከምግብ ቤት ነው የቆየብህ?
አዎ ለዛ ኮቴንተሯ ነግራታለች ደውላ ምግብ ይሳል ይቆያል ስላት ችግር የለም ብላታለች ማንሽ ማንሽ ስሏን ነገር አይ እነሱ ማወቅ አልችልም ፉአድ ማን እንደሆነች እና ግን ምግብ ቤት አገናኘኝ። አይ ነገሮች አይደለም ነው እ አ- ፉአድ
እ ምግብ ቤት ከሆንክ አገናኘኝ።
እነሱን ማመን ያርጉ ያዘዘቻ ሴትዮ ማነች ነው እኮ እያልሽ ያለችው እሷ ስታዛቸው ይቆያል ሰላሳ ፉአድ ደቂቃ ምናምን እነ- ሲላት እነሱን ማወቅ ስሚኝማ አል- እኔ ስሚኝ አንዴ እሺ።
ቆይ እሺ ይኸውልሽ ይቆያል ምናምን ስላት አይ ችግር የለውም የሚቆይ ብላታለች። እሷ ማን ስለሆነች ነው እንደዛ የምትለው እዛ ችግር ፉአድ የኔ አሁን ማን እንዳዘዘቻት ማወቅ አልችልም እኔ ማለት ነው።
እ።
እሺ ስለዚህ ልጅቷን አገናኘኝ። አሁን ካልሰጡ አገናኘኝ። ለምን አርባ አንድ ደቂቃው ነው
እኮ አርባ አንድ ደቂቃው ነው ሄዷል እኮ ሰዓቱ።
እኮ ይዘህ ወጥተሃል። ካል ይዘህ አይ ካልወጣህ ደግሞ አልወጣሁም ገና አገናኘኝ።
አልሰጠኝም አልሰጠኝም ምግብ እነሱ እሺ፣ ማስጠቃቸው አገናኘኝ ይቆያል በቃ።
ብዬ ነግሬያቸዋለሁ ነው ያሉኝ። ነግሬያታለሁ ለእሷ ነው ያሉኝ።
እኮ አገናኘኝ ፉአድ ምግብ ቤት ከሆንክ
እሺ። አባ አንቺ አዋራች ተቢሮ ማባ
ሄሎ ሄሎ
ወይ ሄሎ ጤና ይስጥልኝ
አብሮ ይስጥልህ።
ከቢ ነበር እናቴ በሰባ አምስት ሀምሳ ሰማንያ ሶስት ወርደር ነበረ እናንተ ጋር አንድ ስፔሻል ፉል አዎ፣ ከዚህ በኋላ ምን ያህል ደቂቃ ይጨርሰናል ደረሰው እያለ ነበር ደርሰናል።
ድራይቨር ያው ሰጥቷል።
ሰጥተሸዋል አዎ፣ እሺ
ሄሎ እ፣ ፉአድ አቤት እንትን እሺ በቃ ከሰጡ ካለቀ ተቀበላቸውና ስጨርስ ደውልልኝ
እሺ
የ company ስም አዎ በአማርኛ ግን ውል በአማርኛ ነው የሚጻነው የኛ ሀገር ሲሆን
ሄሎ ሄሎ ፉአድ በቃ ወይ፣ ስጨርስ ዝጊዋ፣ አድርስና ስጨርስ ዝጊው።
ደውልልኝ እሺ እሺ እኮ ዝግ እሺ okay ስልክ አይዘጋም ለካ እሺ